ሆናችሁ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። በልቡ እውነትን የሚናገር በአንደበቱ የማይሸነግር ቀኑን ሙሉ አንተን የሚፈራ ይኖራል ኢየሱስ በቤት ውስጥ በተቀደሰው በጽዮን ተራራ በቅዱሱ ጽዮን ተራራ አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። ከኃጢአት እጅጉን የራቀ በዓለም ምኞት ያልታነቀ ባልንጀራው እሱም የማይከዳ ፍቅር ትትናን የተሞላ ይኖራል ኢየሱስ ካንተ ጋራ ይኖራል ኢየሱስ ካንተ ጋራ አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። መማለጃን የማይቀበል ገንዘብ ባራጣ የማያበድር በቅን ሚሄድ ጽድቅንም የሚያደርግ አይታወቅም ለዘላለም ይኖራል በቤት በሰላም ይኖራል በቤት ውስጥ በሰላም አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል። ልቡ በትዕቢት ያልታበየ በእምነት ተስፋውን ከሩቅ ያየ በአምላኩ ሕግ ሁሌም ደስ የሚለ በምስጋና ቃል የሚያከብረው ይኖራል ማደኑን እያሳየው ይኖራል ማደኑን እያሳየ አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ ኢየሱስ እርሱ ድንኳን ውስጥ ያድራል።